ጤና ይስጥልኝ አርፍቴ ረዲስ ነኝ። እባክዎ ምን ልርዶ?
hello ጤና ይስጥልኝ።
አብሮ ይስጥልኝ። እንደምን ናችሁ?
እንትን አሁን አሁን አሁን ትንሽ ደውለን ነበርና ትንሽ ደቂቃ በፊት እሺ
አ፣ የት እንትን ት- ሁሉ ስፖርት በአሪፍ ፔ ከፍለን ነበርና እሺ እሺ ግን አልመጣም። transaction history ው ደግሞ ሁሉ ስፖርት ስለሌለ እም፣ የቴሌብር የከፈልንበትን ፎቶ አንስታችሁ ቴሌግራም ላኩልኝ ብላኝ ነበር።
እሺ
አሁን ኪዋ ያለውና ይመስለኛል
ምን አሉ?
አሁን ልኬው አለውና አይታው ትሆን ነው።
እሺ ላ- አገኙት? እሺ ቴሌግራም ስሞት ማን ይባላል?
ሮቤል ወደ ስላሴ በዚህ ስልክ ነው እሺ ደርሶናል። ደንበኛችን እናመሰግናለን።
እና እ፣ መቼ ይመጣል ብለሽ ታስቢያለሽ?
እሺ ደንበኛችን በተቻለ መጠን በፍጥነት ለመስራት እንሞክራለን። ባለሙያዎቹ ደውለው ሲያሳውቁን እ፣ ደውለን እናሳውቀታለን። እሺ እናመሰግናለን ስለደወሉ ስላ